hello ሰላም ይስጥልን። hello አቤት፣ አቤት፣ ፍሬ ህይወት ኖት?
አዎ ነኝ።
ይቅርታ ከችብችብ ነበር የምደውልሎት።
እሺ product ኦቹ ዛሬ መውጣት አይችሉም። ትላንት ማታ ላይ ከመቼ ነበር completed ሆነው ያለቁት የሞሉት?
ሁሉም ሌሎቹም አዎ ሁሉም ሌሎቹም ማታ ላይ ነው ያለቁት እና ሰዓት እላፊ ላይ ስለሆነ accept አልተባሉም። ሁሉም product ነገ የሚወጣ ነው።
ስለዚህ ነገ አንድ ላይ ይመጣሉ።
አዎ ሁሉም ነገ በአንድ ላይ ይመጣሉ። የአስራ ስምንቱም ዛሬ በአስራ ዘጠኝም completed የሆነው ነገ ነው የሚወጣው።
አዎ አይ ችግር የለም። እኔ አንደኛው deliver የሆነው አስራ ዘጠኝ ነው ላይ ስለሚል ያኛው ሀያ ስላለ ሁለት ልጆቹ ከሚመላለሱ እሱን እንዳሳውቃችሁ ብዬ ነው። በቃ ነገ ይመጣ ችግር የለም።
ነገ ነው የሚወጣሉት። ይቅርታ ሁሉም ማለት ነው።
ሁሉም አዎ።
እሺ እመቤት፣ እሺ መልካም ቀን።
አሜን።